ጤና ይስጥልን ቤስኮቪች
ሰላም ነው ጋር
ሰላም ነው።
እንትን ነበረ ማጣላ ጥላለ ብሎኝ ነበረ ደንድንግ ሆኖብኛል። ሶስት ቀን ሆነው ነው
ምንድን ሆኖብኛል?
ደንድንግ ደንድንግ ማታ ወደ እንግዲህ ማታ እሺ፣ ስልክህን ንገረኝ እስኪ።
ዜሮ ዘጠኝ እሺ፣ ዜሮ ስድስት ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት ስልሳ ስድስት እ ስልሳ ስድስት እሺ፣ ዜሮ ዘጠኝ ዜሮ ስድስት ስልሳ ስድስት
ዘጠና
ዘጠና ሰባ ሶስት
የትኛው ነው የምትጠቀመው? ሁለት ሀምሳ አንድ ብሎ የሚጀምረውን ዘጠኝ ብሎ ወይ ዜሮ ዘጠኝ የሚለውን ዜሮ ዘጠኝ የምለውን አራት መቶ ስልሳ ብር እስካሁን አልተለቀቀልኝም። ማታ ይለቀቅላል ተብሎ ነበር።
እስኪ ቼክ ላድርግ። መች ነው? ትናንት ነው።
ትናንትና ከነወዳ ነው ሰቀሩ ነው እና ሲስተም ላይ አድርጌልሃለሁ ብሎኝ ነበረ ደውዬ ማለት ነው።
አዎ፣ ለሰ- ለአሳውቀውልህ ነበረ።
አዎ አሳውቅ ነበር አድርጌ ነበር ወደ ማታ ይልቃል ተብሎ እሺ፣ ከአንዴ ሌዮ ይቋረጣል። የሆነ ሰዓት ላይ እ ይቋረጣል። ወይ አንተን አለ ስንት ብር ነው? አራት መቶ ሀምሳ በሳንቲም ነው አይሞክርከው።
አዎ በሳንቲም ነበር ነው ያው በቃ ለሳንቲሞች አሳውቀናል። እነሱ ነገ ጠዋት ይስተካከላል ነው ያሉት። እስከ ጠዋት ጠብቅሻለሁ።
ዛሬም በዛ ማታ ተብሎ ነበረ።
እስታይ ነገ ጠዋት የመጨረሻ ነው ያሉት። እኔውና ካልተስተካከለ ደውልልን። እሺ
እ